ጤና ይስጥልኝ። ሁሉ ስፖርት በኮምለር ነው።
ቴሌብር እንትን አላላችሁ ምንድን ነው?
ቴሌብር እየተስተካከለ ነው፣ ይጠብቁ።
እ?
እየተስተካከለ ስለሆነ ይጠብቁ፣ ይስ ይመለሳል።
HelloCash ሄደን HelloCash ም አይገባልም እምቢ አለ።
HelloCash account አለው
ከፍቼ ነበር አምባ- አንበሳ ባንክ አልገባ አለ።
HelloCash አንበሳ ባንክ ሳይሆን HelloCash account አሉት
ቴሌም አለኝ አዎ።
እ?
የ- ቴሌብር አለኝ ቴሌ አይ ቴሌ ብር አይደለም HelloCash account አሉት ወይ HelloCash አለኝ አዎ።
ታዲያ ለምን አይገባም ምንድን ነው የሚሉት
ምንም አይገባም። ዝም ብሎ please ነው ምናምን የሚል ምን የሚል ምን ይላል please ይላል።
እኮ ሙሉን አንብቦ ይንገሩ ፕሊስ ምን
እሺ ቆይ የሚለውን አይችል እንገረሽ እንዳሳዘዩ አማውንት ሳውንድ ይላል
እም፣ ዊትባን ትዌንቲ ብር ምናምን ነው የሚለው።
ስንት ብር ነው ዊዝድሮ እያደረጉ ያሉት
መቶ ብር ከሁለት መቶ ብር በላይ ነው የሚቻለው እዛ ነው ቴሌ ብር ቴሌ ብር ይስተካከላል ይጠብቁ
እዛ ገባል ወይስ አዎ
እሺ